ከስንት ጊዜ በኋላ እኮ ዛሬ መጣሁ። ከዛ እኔም እኮ በስልክ የደወልኩለት እኮ ያኛውን ልጅ ላይ እንጂ መቼም አልደወልኩለትም ስልኬ ወደዛ ብናት ኖርም እያወዛገበኝ ቤሌ ሐዋሳ
አቤት
ሄሎ አሸናፊ አቤት ሾፑ የት ነው ሾፑ
በሌ አሳ ነው።
እኮ የትኛው ሾፕ ሁለት ሾፕ ነው ያለካ አዎ ዋ አንደኛው አሸናፊ የሚለው የመጀመሪያው ዳሽን የሚለው ሳይሆን ወላይታ የሚለው አዎ እሺ እሺ በቃ እሺ አንደኛው ቼኑን ዳሽን አድርገን ይላል። አዎ ከፍትልህ?
አዎ በዚህኛው አሸናፊ የሚለው ላይ በቃ እሺ ይኸው ከፍትልሃለሁ check አድርገው
እሺ ያኛውንም ያው በሂደት እንትን እንላለን አንድ ላይ ችግር የለውም አሁን ይሄ የቲቪ ነው የምነካካው
አዎ ለቲቪ እኮ ነው ለብቻ ለቲቪ በቃ ይኸው ቼኑን ከፍቼልሃለሁ check አድርገው የት ላድርገው አዎ ይኸው ከፍቼልሃለሁ
እ፣ እሺ፣ ዞር